I donate to which, which me left off.
አቦ ሶስት ሺህ መቶ በእናታችሁ ውዝድሮ አድርጌ እስካሁን አልተለቀቀልኝም። እንዴት ነው?
በሳንቲም ነው።
አዎ በሳንቲም ፔ ነው።
እሺ ለሳንቲሞች ይደውሉላቸው።
የእነሱ ስልክስ?
እሺ ልንገሩት። እሺ ሾርት ኮዱ ዘጠና ሶስት ስልሳ ነው።
እሺ እ፣ ስልካቸው ደግሞ ዜሮ ዘጠኝ ሰባ
እሺ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
እሺ እሺ መልካም